ሄሎ ሄሎ
አቤት ሄሎ ሰላም ጤና ይስጥልን ቴሌቪ
እንደምን ነህ?
አለን እግዚአብሔር ይመስገን ምን ልርዳዎ
የሆነ ጥያቄ እጠይቃለሁ አይደል? በዚህ ነው።
አዎ አዎ ስለ ቴሌቪዥን game አገልግሎት
አዎ ቴቪም ነው አይደለም የሚለው አዎ ቴሌቪዥን game ነው game ኦችን ሲጫወቱ ሽልማቶች አሉት
ዜኑ በዚህ ነው የምላከው።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ
ኮከብ ዘጠኝ ሰማንያ አምስት መሰላል አንድ ቁጥር ለመመዝገብ የሚል አለ ሶስት ቁጥር ላይ ለመጫወት የሚል አለ game የሚል በእንግሊዘኛ ሰባት ቁጥር ላይ ከእንግሊዘኛ ወደ አማርኛ ቋንቋ ይምረጡ እሺ ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ይመጣሉታል ጥያቄና መልስ በኩል እድሎትን መሞከሪያ ደግሞ በትኬት በድረገጽም ገብቶ መጫወት ይችላሉ እሺ መልካም እድል